ሄሎ ለወል አቤት።
ወይ ከስተመር ስልክ አነሳም ብላ ነበር።
አዎ በቃ መልሰው እሺ፣ እያነሳልን አይደለም ለኛ።
እኔ እኮ ከስተመሩን ስላወቅኩት እዛ አውቀዋለሁና እ በሩ ላይ ሁኜ አንኳኳ ምናምን ነገር በሩ ላይ ነው ያለሁት።
ኦኬ እና እ፣ በቃ ስጨርስ ምንም ደውል።
እ፣ በቃ እ?
በቃ እሺ፣ በቃ ስጨርስ ደውል።
እሺ እዛው አዎ።
ቅርብ ስለሆንኩ እሺ፣ እኔ መልሰዋለሁ። እሺ እሺ።
የት